ጤና ይስጥልን ዋሽንግተን ዲሲ ለማለት ነው። hello
ሌላም ሰላሞች ሰላም።
ዶክተር እንትን ዶክተር ቶላና ማግኘት ትችላለን?
እ የሉም አይገቡም።
አይገቡም ዛሬ ቀጠሮ ለማስያዝ ነበር ለነገ።
ዶክተር ቶላ ጋር እም፣ እሳቸው በዚህ ሳምንት የሉም አይገቡም።
ዶክተር ቶላ እ፣ ዋህድ ቢውክ ማፊ ማይጂ ጋር እቴና እ፣ ታኒ ዶክተር ይሹፋ እም፣ ለሳምባ ለሚያስብ እንትን ለማለት ነበር ወደሱ እሱን የሚሰራ ዶክተር ታገናኘች ነገ ቀጠሮ ዶክተር ቶላ ናቸው እሱ የሚመለከታቸው በዚህ ሳምንት አይገቡም።
እም፣ ኢላ ሁዝበስ አይ አይ ማይጅ ባድ ኢድ የመልት ነው አይ እስዋ በቃ እሺ፣ አመሰግናለሁ። ይቅር።
እሺ